ሶል ይቅርታ፣ ሶል ወሎ ሰፈር ማን ነው የወጣው?
ገና አልወጣም መኪናው።
ሮጣ እየጠየቁ ነበረ። በእናትህ እና ልስጣቸው። ይሄ ስሞን ብሎ የተጻፈው ቁጥር ነው።
ናቸው እኔ እነግርሻለሁ፣ ሲወጣ እኔ እነግርሻለሁ።
ኦኬ፣ በቃ ድራይቨሮች ያሳውቃሉ ልበላታ። እሺ